ሰላም ጤና
ሰላም ነው እናት?
እግዚአብሔር ይመስገን። እንዴት ነው?
እግዚአብሔር ይመስገን። እንትን ነበረ ቴዋ
ምን ነበር?
የሆነ ድጋፍ በጦርነት ምክንያት የተጎዳው እኔ ልጆች ማስተማር አቅቶኝ ብዬ ከዚህ ቀደም የሆነ እሸቱን ለማግኘት ስል አልቻልኩም እና የሆነ የምትችሉን ነገር ካለ ብዬ መዝግባችሁኝ ነበረ።
መቼ ነበር የተመዘገቡት?
መጋቢት አካባቢ ላይ
ወረፋው ሲደርስ ይደወሎታል። ብዙ ሰዎች የተመዘገቡ ስላሉ ነው፣ ወረፋ ስለሆነ ነው።
እሺ እና ደግሞ ወይ እሸቱን የማገኝበት እድሉን አላገኘውም። ህፃን ልጆች አሉኝና አሁን ደግሞ ትምህርት እ
እሱ ብዙ ሰዎች ስላሉበት በቀጥታ ማግኘት አይቻልም አይደለ?
እህ
ቢሮው መምጣት ምናምን አልችልም።
በቃ ከተመዘገቡ ወረፋውን ይጠብቁ። በወረፋ መሰረት ስለሆነ የምንሰራ ይጠብቁን።
እሺ እቴዋ፣ እኔማ አደራ ረስታችሁኝ ከሆነ ብዬ ነው እንትን ያልኩት የደወልኩት።
የተመዘገቡ ሰዎች አሉ ከአንድ ሺህ በላይ እና ለዛ ነው።
እሺ እቴዋ፣ በመጋቢት የተመዘገበው እስካሁን አይደርስም ግን?
አዎ ከአንድ አመት ከሁለት አመት በፊት የተመዘገቡ አሉ እኛ ጋር።
እህ እሺ እቴዋ፣ እሺ መልካም ቀን።
እሺ እቴ፣ እሺ